ጤና ይስጥልኝ ሁሉ ስፖርት እባክዎ
የላኩት እንትን ማለት ነው ከቴሌ ብር ወደ ሁሉ ስፖርት ልኬ ብሩ አልገባልኝም
screenshot አድርገው ላኩልን ቴሌግራም ላይ ወይስ screenshot ለማድረግ የቱ ጋር ነው የማደርገው ምን ውስጥ ገብቼ ነው ስክሪንሻት ለማድረግ እ ምኑ ጋር ገብቼ ነው
የድምፅ መቀነሻውንና መዝጊያውን ተጭነው screenshot ማድረግ ይችላሉ ምኑ ጋር አገኘዋለሁ መጀመሪያ ሁሉ ስፖርት ላይ ነው የማገኘው አካባቢዎት ላይ ሰው አለ
አካባቢ ላይ ሰው የለም
ስልኮትን ተጭነው ነው screenshot የሚያደርጉት ደንበኛችን
እሱማ ነው ግን ምን ውስጥ ነው የማገኘው ያን የላኩበት message ላይ ነው
የቱን የቴሌ ብሩን ነው አዎ የቴሌ ብሩማ መቶ ሀያ ሰባት text አልተላከልዎትም
እሱ ቆርጧል ተልኮልኛል መቶ ሀያ ሰባት በቃ እሱን ነው screenshot የሚያደርጉልን እኮ እሺ እሺ እሺ መልካም ቀን አመሰግናለሁ እሺ